ሄሎ ጤና ይስጥልኝ ኢትዮጵያ
አዎ ነው።
ከዊፕላስ solution ነበር ምደውልልህ። ሰላም እባላለሁ።
እ ከምን ከዊፕላስ ቴክኖሎጂ solution ነበር ምደውለው።
እሺ ድርጅታችን ከሀምሳ በላይ አገልግሎቶችን ይዞ በአዲስ መተግበሪያ ወደ ገበያው ተቀላቅሏል።
እ- እርሶም ደግሞ ወደ
እ?
hello hello hello ይሰማኛል? አቤት።
እርሶም ድርጅቶን በነጻ በእኛ app እንዲያስተዋውቁ ነበር።
እሺ ደስ ይለኛል።
እሺ እ፣ ከ app store ወይም ደግሞ ከ play store ላይ ዊፕላስ provider ብለው ማውረድ ይችላሉ። ወይም ደግሞ ዊፕላስ provider
አዎ ወይም ደግሞ link ኡን መላክ እችላለሁ በቴሌግራም።
እ፣ link ኡንም ላኪልኝ። እሺ እሺ በጣም አመሰግናለሁ። መልካም ቀን።
መልካም ቀን።
እሺ